hello ሪች እየፈለገችሽ ነው።
እሺ አሁን ነው ግን የምትፈልገኝ? እየበላሁ ነው።
አዎ እና የእንትና የክብሮም የሚለውም እንትኑ endoscopy ውጤት ነበረው እና ዶክተር መንግስቱ እየጠበቀ edit አለ እዚህ እኔ ጋር edit ሆኗል፣ ግን endoscopy print ሲሆን edit አይደለም።
እድሜው ነው አዎ እድሜው እዚህ ላይ edit ብዬው ሰላሳ ዘጠኝ እያሳየኝ ነው፣ ግን እሷ print ስትለው edit አይደለም። ሌላ ደግሞ ለምን እንደፈለገችሽ እኔ እንጃ።
እሺ እሷ print ስታደርገው print አድርጊላት እስኪ አንቺ
እ
አንቺ print አድርጊላት እስኪ።
እኔ ማድረግ አልችልም እኮ
okay የ endoscopy ነው።
endoscopy ነው እና እ፣ እምቢ ብሏታል።
እሺ፣ ማ- ካርድ ቁጥሩ ንገሪኝ።
እሺ እ፣ ቆይ ሰማንያ አራት አርባ ስድስት
እሺ print እልክልሻለሁ። እሺ ላኪው። እሺ እሺ እሺ ወደ አንቺ እልክልሻለሁ።
እሺ።